ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው ሰላም።
አለ። ኦርደር አዝዤ ነበረ ስቶ ሊሆን ገ- በዚህ ቁጥር ነው?
አዎ አስቼክ አድርግልኝ።
ድንችና ካሮት እ፣
ስንት ሰዓት ላይ ነው ግሩፕ የሞላው?
እ፣ ድንቹ ጠዋት ነው እንትን ያሉልኝ አንድ ሰው መቶ ነበር።
አዎ፣ ካርቱ ወጥቹን ቆይቶ ስሙር መስለኝ ዛሬ አይወጣሉ።
አ፣ ነገ እንትን ሊ- ሊሆን ወይስ ነገ አዎ፣ በእርግጠኝነት ይመጣል። ዛሬ ግን የካሮቱ ነው ይመጣል።
እ፣ ያው ስራ እንትን ስላሉኝ እ፣ ባሉበት ይመጣ ይሆን ወይስ ወደ ሰኞ እንትን ልበለው?
የቅርብ
ዛሬ ነገ ነገ ማለት ስራ ነው።
የለኝም።
እኮ የታከ ነው ነገ መኖሪያ?
ወደ ጨርቆስ አካባቢ ጨርቆስ አካባቢ።
እ፣ ኦኬ፣ እሺ፣ እሺ።
ድንች አ፣ ወደዛ ድንቹን ስቀሉታሉ ድንቹ።
በቃ እሺ፣ እሺ።
ጨርቆስ ቤተ ክርስቲያን ፈለገ ዮርዳኖስ ትንሽ ቢጋበልን
በቃ እሺ፣ እዛ አስልቅታለሁ።
በቃ እ፣ ካሮቱ እንትን ብሏል ወጥቷል።
ካሮቱ ወጥቷል። አዎ።
እሺ፣ እሺ።
እሺ፣ አመሰግናለሁ።